hello ሰላም ጤና ይስጥልን።
hello ሰላም ነሽ? hello
ይሰማኛል።
ለመመዝገብ ነበረ።
hello
hello አይሰማችም ይሰማኛል ይሰማኛል
እኮ ለመመዝገብ ይሰማኛል።
ነበረ እ
እሺ ይቻላል ይቻላል። በአካል ነው በኦንላይን ነው ለመማር የሚፈልጉት?
በአካል ይርቀኛል፣ በኦንላይን ነበረ።
እሺ እ ክፍያ ከፈጸሙ በኋላ screenshot አድርገው ይልኩልናል በ- እ በቴሌግራም
እኮ በምንድን ነው የምከፍለው?
ክፍያ አለው አስራ አምስት ሺህ ብር ማለት ነው።
ኦንላይን እኮ የሚከፈለውን ይኸውልሽ የሚከፈለውን ለመክፈል አካውንት ልክልሃለሁ ብላኝ ለሳት ልክልኝ ተቀረ።
ኦኬ አልተላከልዎትም?
አዎ ከዚህ በፊት መዝግቤ ያለው አካውንቶትን እንትን በዚህ ሜሴጅ ልካለሁ ምናምን ብላኝ ከ- እንትን አላለኝም